Albo chodź tam.
Do tego samochodu?
ላ
ነገራችን ድባኩ ማለት ነው።
ጤና ይስጥልኝ። ሰላም ነው አለን እግዚአብሔር ይመስገን ሰላም ነው።
አልሐምዱሊላህ። እ የህግ ማለት ምክር ለምን ማለት እ ስለ ህግ ለመጠየቅ ፈልጌ ነው፣ ስለ ንዛዜ ማለት ነው።
እሺ ስሞት ነው ስሜ አህመድ ይባላል።
ጽሁፍ ተሸቀዋል።
አህመድ አህመድ አህመድ አዎ አህመድ አህመድ አህመድ ኬት ነው?
አህመድ ከቃልሲ
እሺ አህመድ በደቂቃ አስራ አምስት ብር ነው የሚቆጥረው።
እሺ እሺ። አ በደቂቃ አስራ አምስት መሆኑን አላወኩኝም፣ ግን ትንሽ ብር ነው የሞላሁት። መልሼ ስደውላችሁ ማግኘት እችላለሁ አዎ ወይስ ደውሎልኝ።
አንቺ ጋር ራሱ ጋር ገ- እገናኛለሁ።
አዎ እኔ አነሳዋለሁ።
በቃ ስለዛ ልሙላን መልሼ ልደውልልሻ።
እሺ አህመድ እሺ እናመሰግናለን።